ሌላው ሌላው
አቤት
እንዴት ነሽ?
ሰላም እንዴት ነህ?
አለሁ እንዴ ሰባ ሶስት አርባ አስራ ሶስት አርባ ሶስት
ምን አል ምን አልከኝ?
ለኩራፊል አስራ ሶስት አርባ ሶስት
አስራ ሶስት አርባ ሶስት አስራ ሶስት አርባ ሶስት ነው ያልከኝ አይደለ?
አዎ ዲ ለሱራፊል መክብብ ለምንድን ነው አንተ የማትሰራው?
ምናችን እንደዛ ማድረግ አንችልም። እንደዛ ማድረግ አንችልም። አሁን ኖ ዲፖዚት ለማውጣት ፈልጎ ነው የቤናሪ ብር አለበት
አይ ነው ግን ወይም ደግሞ ውዲት ፓች ያናግር። እኛ እዚህ እንደዛ ማድረግ አንችልም። ከይቅርታ ጋር እሺ። እሺ አባት